የተለያየ ነገር እኮ ነው የሚያስደስተው ማርያምን አፈር አፈር ይሸታል። ዝናብ ዝናብ እንዴ!
ሄሎ ሄሎ፣ ጤና ይስጥልኝ።
ጤና ይስጥልኝ።
ከቺፕቺፕ ነበር የምደውልልዎት።
እሺ።
ቺፕቺፕን እየተጠቀሙ ነው?
አዎ።
እሺ። system ላይ ያስቸገሩት ነገር አለ?
አይ ምንም አላስቸገረኝም።
fail ምናምን አያደርግቦትም አይደለም? ብዙ ጊዜ አያደርግብኝም።
እሺ፣ check ለማድረግ ነበር። እሺ፣ እናመሰግናለን። እሺ፣ መልካም ቀን።
እሺ